ጤና ይስጥልኝ ቪዛ ጤና ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ጤና ይስጥልኝ። ሰላም ነው አብሮ ይስጥልን። እግዚአብሔር ይመስገን።
አለን። ወደ ዱባይ በረራ ለማካሄድ ነበር።
እሺ፣ ወደ ዱባይ አ እሺ። እ፣ ዋጋውን ነው ማወቅ የፈለጉት?
አዎ፣ ዋጋው ነው።
ለመቼ ነው ደንበኛችን?
እንትን ነው ዛሬ ሮብ ነው፣ በረራው አርብ ነው።
አርብ ነው።
አዎ እሺ፣ አንዴ መስመር ላይ ቆዩ ሊሎት ልዝጋውና አልጠብቅሽ ወይስ እንዴት ነው?
መስመር ላይ ይጠብቁኝ።
ስንት አራት መቶ ያልሆነ ትምህር
ደንበኛችን መስመር ላይ ነው።
አቤት። አዎ ነኝ።
round ነው ወይስ one way ነው?
round ነው፣ one way ነው።
አዎ፣ አንድ በረራ ለአንዴ ብቻ ነው።
አዎ፣ ለአንድ እሺ፣ እሺ። አንዴ መስመር ላይ ቆዩ ሊሎት እሺ።